ጤና ይስጥልኝ ሚዲያ ኢትዮጵያ። ሰላም ነኝ። እባክዎ ምን ልርዳው?
ብሎ ጤና ይስጥልኝ። ከቴሌቪዥን ፋይስ ቁጥር ሁለት ነበር ምደውልልሽ።
እሺ፣
አፍናው ግሮሰሪ
ምን ግሮሰሪ?
አፍናው አፍነው።
አዎ እሺ፣
የድራፍት ማሽኑ dispenser ኡ ከበርሜል ጋር አይገጥምም እና technician
አፍነው ግሮሰሪ ነው ያሉት።
አዎ
እሺ፣ ደንበኛችን ትናንትና ተመዝግቦ ተላልፎላቸዋል።
እኮ እስካሁን ማንም የመጣ ሰው የለም።
እስቲ ዛሬ ትንሽ ይጠብቋቸው። እዚህ ጋር እነሱ ጋርም እንደደረሰ ስለሆነ የሚያሳየው እሺ ወደ ቴክኒክ እ፣ ተመርቷል።
ወደ ቴክኒክ ተመርቷል። እነሱም አይተውታል ስላዩት ዛሬ ሊመጡ ይችላሉ እና ይጠብቋቸው። እሺ፣ ሌላ የምረዳዎት ነገር አለ?
አመሰግናለሁ።
እሺ፣ ስለደወሉ እናመሰግናለን። አገልግሎት ላይ ያሉትን ሀሳብ አስተያየት ከሚሰሙት ባላይ አስቀምጦ